ወርቅ አያስከውን ኦርደር ማለት ነው ታገናኘኛለህ እንዴ? እዛ ከሆንክ አይ አሁን ኦርደር ሌላ ይጃል
ወጣት አዎ ይቻል
ታገናኘኝ። ጥሩ ነበር። ስልክ አያነሱ የምነሳው አረ ሰዎች ሲጀመር በጣም ይላላጡ አናና ምናምን ምናምን ከፈለክ አሳውቅ ምናምን እያሉኝ እኮ ነው እኔን እራሱ
እኮ አይ አሁን መስራትና ለመስራታቸውን ቼክ ማለብኛ ነኝ።
አንሰራባል ሼክ ምናምን እያጸዳን ነው ምናምን ነገር ብለዋል። ኧረ አይ አንተ- አንተን ማቆጣጠው ግን እነሱን እንትን ማለት አለብኝ። ለዛ ነው ቅድም አላወራሻቸውም ቅድም አላወራሻቸውም አሁን እኔ ብዬ ስለምቻለሁ አዎ አሁን አይ ሰርተውት ይሁን አይሆን ማድረግ ነበር አለብኝ። ለዛ
በቃ እሺ ስለባ እ ሂደት ካገናኘ ያልኩ ለዛ ነበረ።
አ እኔ እኮ በጣም ስቆይ ለዛ ነው። እሺ በቃ አንዴ